hello ሰላም ጤና ይስጥልኝ ዲስ ቤዝ ከላይ ባኮም ልዶ
እንዴት ነሽ?
አለሁ እግዚአብሔር ይመስገን።
እንትን ነበር ትላንት ማታ withdraw አድርጌ ነበር እና ብር እሺ
አሁን የገባልኝ ብር ግማሹ ነው። ዘጠና ምናምን ሺህ ዘጠና አንድ ሺህ ብር ነበር ማለት ለየተ የተለያየ ሰዓት ነው ያደረኩት። ግን የገባልኝ መጀመሪያ የገባው ብቻ ነው። limit limit ብሎ ነበረ okay ግን ብሩን ቆርጦታል። ከ Best Bet account ኤ ላይ ብሩን ቆርጦታል። ወደ ቴሌብር ምዝግሩ አድርጌ አልገባም። የገባው የተወሰነው ብቻ ነው።
እሺ እሺ check ላድርገውና በስልክ ይሄ ነው አይደል?
በዚህ ስልክና ሌላም አለ። በሁለት ስልክ ነው ያደረኩት።
የትኛው በየትኛው ስልክ ያለው ነው ያልገባል?
በዚህኛውም በዛኛውም ያል- አልገባም።
okay እሺ በዚህኛው የትኛው ነው ሰላሳ ያለው?
ሺህ እሺ በዚህኛው ቆይ ሰላሳ check- ሺህ ብር።
እሺ እሺ check ላድርገው። ቆይ አንዴ እሺ ጠብቀኝ።
እሺ
ይሄ ነው ቁጥሩ እርግጠኛ ነህ? 09 አዎ ዘጠኝ አርባ ሰባት አርባ ስምንት ሰማንያ ሰባት አስራ ሰባት እም፣ አዎ ግን last access ኡ በአስራ ሁለት ነው ብዬ ነው ማለት የቆየ ነው። በአስራ ሁለት ዜሮ ስምንተኛ ስምንተኛ ወር ኧረ ኧረ አሁን ማታ ራሷ withdraw ያደረኩት ብር ገብቶ ነው account ኤ ከዚህ ላይ ነው ገባ።
እርግጠኛ። አይ ከዚህ መሆኑን ብቻ እርግጠኛ ሆነልኝ እንጂ ችግር የለውም አዎ ከ Best Bet ላይ
ማለት ከዚህኛው account ላይ ነው የሚለው።
አዎ ከዚህ ላይ ወደዚህኛው account ነው withdraw ነው ያደረኩት። ማማዬ deposit ሳይሆን withdraw ነው ያደረኩት።
እኮ ከዚህ account ነው ወጪ ያረከው አይደለ?
ከእናንተ account ወደ እኔ ነው withdraw ያው እኮ ያደረኩት።
አዎ ገብቶኛል። አዎ እሺ
okay hello hello አቤት አቤት ይኸውልሽ ማማዬ እንትኑ የአካ- የአካውንቱን ቁጥ የአካውንቱን ቁጥር ልንገርሽ የቴ- የእንትኑን የ Best Bet ኡን አ፣ የ Bet Bet ይሄ ነው ብለኸኝ ነበር።
ይኸውልሽ Best እሱ ልክ Bet ኡን ነው access ኡ አ፣ ስምንት እሱ sorry ከሁለት sorry sorry sorry እሺ።
sorry ያ አላገኘሁትም ነበር። እሺ አ፣ ልክ ነሽ። የ account ኡ ቁጥር ዘ- ዘጠኝ ሰላሳ አንድ ዘጠኝ ሰላሳ አንድ እሺ ሀያ ሰባት ሀያ ሰባት ሀምሳ ሶስት ሀምሳ አንድ ነው።
ሀምሳ ሶስት ሀምሳ አንድ አ፣ ወደዛውም ወደ ራሱ አሁን ወደ ነገርኩሽም ቁጥር ሚስቱ ያደረኩት ሀያ ምናምን ሺህ ብር አለ።
okay ቴሌብሩም ተመሳሳይ ነው።
አዎ አ፣ ወደ እሱም አድርጌያለሁ። አሁን ወደ ደው በደወልኩልሽም ነው withdraw ያደረኩት።
okay እሺ እሺ ያልገባልህን ንገረኝ። እዚህኛው ላይ እዚህ account ላይ።
እሺ ያልገባልኝ ይኸውልሽ እዛኛው ላይ ሀያ አንድ ሺህ ብር ሁለት የአስር አስር ሺህ ብር እና እህ፣ አንዴ አንድ ሺህ ብር የሚለው ነው ያልገባልኝ እኔ እሺ እዛኛው ላይ እዛ አሁን account ኡ ላይ ማለት ነው ያ- አሁን ላይ የነገርኩሽ ላይ አርባ ሰባቱ ላይ ማለት ነው አርባ አአ እዛኛው ላይ ሰላሳ አንዱ ላይ ሰላሳ አንዱ ላይ እሺ ሰላሳ አንዱ ላይ እሱ ብር አልገባልኝም እዚህኛው ላይ ደግሞ ሰላሳ ሺህ ብር withdraw አድርጌው ሰላሳ ሺህ ብሩም አልገባም እዛ አሁን አርባ ሰባት የምናወራው ቤቱ ላይ አርባ እሺ።
ሰባት ሰላሳ ሺ- ሰላሳ ሺህ ብሩ አርባ ሰባት አርባ ስምንት ሰማንያ ሰባት አስራ ሰባት ወደሚል ቴሌብር Yes.
account ቁጥር ነው።
አዎ እሺ አ የአስር ሺህ ብሩ ሁለቱ አስር ሺህ ብሮች እና አንድ አስር- አንድ አንድ ሺህ አንድ ብር ሺህ ብር።
ደግሞ ሰላሳ አንድ በ- ሀያ ሰባት ሀምሳ ሶስት ሀምሳ አንድ ወደሚል ቴሌብር ቁጥር ነው።
በትክክል አዎ እሺ አንድ አካውንትን check ላድርገው እና confirm ይደረግልሃል። እሺ መስመር ላይ ጠብቀኝ።
አሽ ብቻሽ
ወጪ እንዲሆን ያው የዚህ confirmation ስለሚያስፈልገው ነው እ፣ ለዛ ነው ያልገባልህ።
አይ ልክ ነሽ እሺ አንዴ ጠብቀኝ። እሺ አይ አለ ስልኩ ሰላሳ ሰባት አ
Hello
አቤት እቴ እሺ እ ሶስቱም ማለት ነው አዎ አስር ሺህ ብር ሁለቴ እና አንድ አንድ ሺህ ብር ሎ- እ አንድ አንድ አንድ አስር ሺህ ብር እና አንድ አንድ ሺህ ብሩ ገብቶልሃል already አሁን አካውንትን check ስታደርገው የቴሌ ብሩ ገብቶልሃል የአስር ሺህ ብሩ ደግሞ ሂደት ላይ ነው አንዱ አስር ሺህ ብር ማለት ነው በቻፓ ነው withdraw ያደረገው approve ሲያደርጉት ወዲያውኑ ይገባል አሁን ከደቂቃዎች በኋላ ሰላሳ ሺህ ብርም እንደዛው በቻፓ የሆኑት withdrawal ኦች አስር ሺህ አንድ አንድ ሺህ አንድ አስር ሺህ ብር እና አንድ ሰላሳ ሺህ ብር ነው። እሱ ሂደት ላይ ነው።
አዎ።
ከትንሽ ደቂቃዎች በኋላ ይገባላል። እሺ የአንድ አስር ሺህ ብሩ እና የአንድ ሺህ ብሩ ግን already check ብታደርገው አካውንትን ገብቶልሃል። እሺ ወደ ሰላሳ አንድ ቤቱ ማለት ነው።
እሺ ዛሬ ይገባል ግን ያኛው ያው ይገባል። አዎ ከተወሰነ ደቂቃ በኋላ check አድርገው። እሺ ይገባልሃል።
እሺ ማማዬ በጣም አመሰግናለሁ።
እሺ እኛም እናመሰግናለን። እ፣ እና በቃ ይውል- ሌላ የቤስቲት account ላይ የለም አይደለ?
ሌላው እዛ ላይ የለም withdraw ያደረኳቸው ብቻ ናቸው እነኛ ሃምሳ አንድ ሺህ ብሩ ብቻ ነበር ያለው በቃ እሺ፣ ስለደወልክ እናመሰግናለን። እሺ መልካም ቀን ይሆናል ለደንበኛችን።
Thank you Understand.